እንዴት ነሽ?
እግዚአብሔር ይመስገን።
ሰላም ነሽ? የሆነ እኮ ላለቀሽ ነበረ ተኩላ
ሁለት ስም ነው።
ሁለት ስት- ሁለት ስት-
ሁለት አሎ።
ስም ለማ- ሁለት አንድና ሁለት ሶስት ይገኛል።
ነው አዎ።
አይ ማር ሁለት ስት የሚል ሁለት ሺህ አምስት ስንት ነው?
ሁለት ሶስት ዘጠኝ አራት እ
ዜሮ
እኔ አይ ስኝት ከመርሽል ዘጠኝ ይችላሉ እ?
ይችላሉ።
እሺ አርባ አራት ዜሮ ዘጠኝ ዜሮ ዘጠኝ አራት ዜሮ ዘጠኝ አርባ አራት
ዜሮ ዜሮ ዜሮ ዜሮ
ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ አሁን መርሽል ደውል በዚህ አዎ ደውል